ሄሎ ጤና ይስጥልን። ከቢጃ ኢትዮጵያ ነው የምንደውለው። አሁን ደውለው ተቋርጦ ነበረ።
አዎ አዎ
እሺ፣ ደንበኛችን ቅሬታዎትን እ አስመዝግቦ ሳ- እንዳልመጡሎት እስካሁን ለሚመለከተው አካል አስተላልፍ ያለው እሺ እሺ
እሺ። እና አስቸኳይ መልስ እንዲያገኙ ይሆናል።
እሺ
እሺ፣ ሌላ መረዳዎት ነገር አለ?
የለም አመሰግናለሁ እሺ፣ ጀሙስ ውስጥ በብሎክ ላይ ነው ቤቱ።
እ፣ አዎ ኮንዶሚኒየም ብሎኩ ስንት ነው?
እ፣ ብሎክ ሰላሳ ስድስት እና ቁጥር አምስት ብሎክ ሰላሳ ስድስት ብሎክ ስድምጃ ብሎክ ሰላሳ ስድምጃ ስድስት ነኝ። ይቅርታ ብሎክ ይሳ ሰላሳ ስድስት አ
ብሎክ
ብሎክ ሰላሳ ሰላሳ ስድስት ቁጥር ስንት ነው? ያለው?
አምስት እና ስድስት ነው አንድ ላይ ነው።
አምስት እና ስድስት ነው አንድ ላይ ነው።
አዎ አዎ እሺ፣ ደንበኛችን እሺ ወደ ጽዳት ክፍል በድጋሚ እንዳልመጥሉት አሳውቂያለሁ።
እሺ እሺ እሺ፣ ስለደወሉልን እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።